ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
እኔ maintenance ለማስመዝገብ ነው።
እሺ ደንበኛችን ቪዲዮ ID ይንገሩኝ።
ቪዲዮ ID ውን አላውቀውም። የቤቱን ስም ልንገርሽ፣ ዘገየ ውጭ ነው።
እ፣ ምናልባት TIN number ይንገሩኝ።
በስሙ ማግኘታችን በስሙ ትንሽ አንድ ቤት ነው ያለው።
ዘገየ አዎ፣ ዘገየ ቡቸድ
እሺ፣ አንዴ መስመር ላይ ጠብቁኝ፣ check ላድርግ። የት አካባቢ ነው?
እ
የት አካባቢ ነው?
ቦሌ ዘገየ አይ፣ ሌላም ስላለ ምናልባት check ላድርግ።
ቦሌ ነው።
ስካይላይት ጀርባ እስካይላይት ጀርባ
የ- እ፣ mainte- የምን maintenance ነው እ፣ የሚያስመዘግበው?
draft machine ኡ አረፋ ያመጣል።
እሺ ከዛ ደግሞ ፍሪጁ ግማሹ ያቀዘቅዛል፣ ግማሹ ያቀዘቅዛል።
ስለዚህ የፍሪጅ እና የ draft machine ነው።
አ አ urgent ነው። እሺ
እሺ draft machine ኡ አረፋ አለው።
አረፋ አለው። አዎ።
የፍሪጅ ውስጥ
ፍሪጁ ግማሹ ያቀዘቅዛል፣ ግማሹ ያቀዘቅዛል።
በግማሽ ጎኑ ያቀዘቅዛል፣ በግማሽ ጎኑ አያቀዘቅዝም ነው።
አ አ
ሙሉ ስም ማን ልበል።
የማን የኔ የኔ ነው። እንደ ራሴ ጋሻው እንደ ራሴ አዎ።
ጋሻው እንደ ራሴ
ይቅርታ promoter ነው የሚደውሉልኝ ያሉት አ አ የመስመር ኃላፊ አ አ
እንደ ራሴ ገርሻው። ስልክ በዚህ ልመዝግበው።
መዝግቢ። urgent ነው። እሺ
እሺ መዝግቤ ወደ ጥገና ክፍል ልኬልታለሁ። እሺ ሌላ ምረዳውት ነገር አለ?